አብሮ ይስጥልን እንትን ልካሻውት ብዬ ነበረ ብር አልደርስልኝ አለ። አስቀረው ማለት ነው እ እ withdraw ማለት ነው ወይስ አዎ።
ልካሻውት?
አዎ withdraw እሺ፣ እስቲ በስልክ ቁጥር የደወልክበት ነው?
አይደለም ስልሳ ሰባት ንገረኝ እሺ፣ አንዴ። እሺ፣
ስልሳ ሰባት እም፣ ሀምሳ ዘጠኝ እሺ።
ሰማንያ ሶስት ዘጠና ሰማንያ ሺህ ዘጠና ስንት ብር ነው?
እ ስንት ብር ነው?
አንድ ሺህ አምስት መቶ አንድ ሺህ አምስት መቶ አዎ ትንሽ ጠብቅ። እና እንዲህ ስለው ታሳውቂላችኋለሽ። ሌላው
ያው ይቅርታ ብ- ለሳንቲም ፕሬስ አሳውቅላለሁ። እሺ ቶሎ እንዲያስገቡልን። አንተም ዘጠና ሶስት ስልሳ ላይ ደውለህ መጠየቅ ትችላለህ። እሺ፣ እሺ፣ መልካም ቀን።
እሺ
እሺ፣ መልካም ቀን።